Yep.
Hello.
ሄሎ ሄሎ ሄሎ።
ዊዝዶ አድርጌ ነበር አስር ሺህ እሺ፣ በዚህ ቁጥር ነው ቤስት ቤት።
አ እሺ፣ አንዴ ጠብቀኝ። አስር ሺህ እና ከዛ በላይ ሲሆን confirmation ይጠይቃል። ለዛ ነው instant ምን እንዳለ system ኣቸው የተበላሸ ነው። ምን አንዴ ያስገባል፣ አንዴ ያስወጣል። ምን የተበላሸ system ነው ያዛችሁት?
ያስገባል ያስወጣል።
አዎ time out ይላል፣ log out ይላል፣ ምናምን stage time out ይላል። ምን የተበላሸ system ነው ያዛችሁት?
እኮ ሪፖርት አላደረጉ አረ ቆይተናል እኛ ስንት ጊዜ አሁን እንተዋለን እኛ። ሁሉም ሰው እንደዛ እያለ ነው።
የ payment system ኦች አንዳንዴ ሲያስቸግሩ ካልሆነ የ payment ላይ ብቻ ሳይሆን connection እየተባለ ማለት ነው። system ኡ ሁን ተብሎ የሆነ setup የተደረገ ነገር አለው። እሱ ችግር የለውም። አሁን ይህንን ብቻ አስተካክሉ።
እሺ፣ አስር ሺህ ነው ያልከኝ።
አዎ